ሄሎ
ጤና ይስጥልኝ ከአሪፍ ቤት ነው የምንደውልሎት።
ሄሎ
ጤና ይስጥልኝ ከአሪፍ ቤት ነው የምንደውልሎት።
እሺ፣ እሺ።
አቶ በረከት ኖት?
አዎ፣ በረከት እሺ፣ ደንበኛችን ስድስት ስድስት መቶ ብር withdraw እንዳደረጉ ከፍላሽ ቤት ላይ አመልክተው ነበር አይደል?
አዎ፣ አዎ።
እሺ፣ ባለሙያዎች አይተውሎት በዚህ ቁጥር CBE account ስለነበሩት ብሩ ወደዛ ነው የገባው።
እሺ፣ ወደ CBE ብር አዎ፣ ደንበኛችን እሺ፣ እሺ።
እዛ ላይ ይመልከቱ።
በጣም እሺ፣ እኛም ስለደወሉ እናመሰግናለን። መልካም ቀን።
በረከት